ሄሎ ሄሎ፣ ሰላም ጤና ይስጥልን።
እ
ሄሎ፣ አቤት ሰላም አየለች ኖት? ሄሎ፣
ሄሎ አየለች ኖት?
አዎ ሰላምሽ ከችፕችፕ እ?
ነበር ምን እሺ እ ችፕችፕ ቤት ያገኙት ተመችቶታል ወይም መካከል ያለበት ነገር አለ የሚለውን ነገር ለወልኩት ይቅርታ።
አይ ችግር የለውም። አይ ደህና ግን ያው አልፎ አልፎ የተበላሹ ነገሮች ይመጡ። አንድ አዎ፣ ጊዜ ባለፈው የተበላሸ አቮካዶ አቮካዶ በጣም ተበላሽቶብናል። እ በቃ አልፎ አልፎ ነው እንጂ ነገሩ ቆንጆ ነው።
product ኦቹ ላይ ጥራት ቢስተካከል ነው የሚሉት እርሶ?
አዎ በቃ አዎ እሺ፣ የመጀመሪያ- አጠቃላይ የመጀ- የመጀመሪያው ግን በጣም ሰው ነበር። እሱን አይተህ ነው ቲማቲማችሁ በተለይ ልዩ ነበር። የጊዜው የወቅቱ ቦታም ሊሆን ይችላል እንግዲህ እ? ስለዚህ በጣም ጥሩ ነው።
እሺ፣ ቆንጆ ያለው ነው እ? እ?
ይመስላል። አጠቃላይ ያለው service
አይ ቆንጆ ነው፣ ቆንጆ ነው።